ጤና ይስጥልን። ቢጃ ኢትዮጵያ ኬኔት ነኝ። እባክዎ ምን ልርዳዎ?
እ ሰላም አረፈች።
ጤና ይስጥልን።
ሁለት ቤት ላስመዘግብሽ ነበር ብልሽት።
ብልሽት?
አ እሺ፣ ደንበኛችን ቢጃ ID ዎትን ልቀበለው?
እ ሰላሳ ስድስት ሀያ ናት።
ሰላሳ ስድስት ሀያ አራት ደንበኛችን አሉ መስመር ላይ?
እየሰማሁሽ ነው።
ሰላሳ ስድስት ሀያ አራት አ ይሄ ብቻ ነው?
ሰላሳ ስድስት ሀያ አራት የ ID number ኡን አይደል የቢጃይን ወይስ text የተደረገውን ነው የምትፈልጊው?
text የተደረገውን text የተደረገውን እሺ፣ ከአስተማሪዎቹ ጋር ደውዬ ልደውልልሽ።
እሺ፣ እሺ ደንበኛችን